ጤና ይስጥልን። በስት በስት በቲ ነው የምንረዳው?
አሁን ልኬልሽ ነበር ብራዘር። ሀይ ሀይ ላኪልኝ ብለሽኝ ነበር። ሄሎ ወይ ማን እ- ማን ደ- አልከኝ ስምህን?
አይ- አያሌ ኡመር
አያሌ ነው ያልከኝ?
የቤስቲ ስሙ የቤስቲ ቤት ስም የምገባበት ነው የምነግርሽ፣ ለምገባበት ቁጥር ማለት ነው።
አይደለም የቴሌግራም ቴሌ- የላክበትን ቴሌግራም አያሌ ኡመር አያሌ ኡመር hi ቢ- አ- hi ብዬሻለሁ። አሁን የለም እኮ የአያሌ የሚል
አያሌ ኡመር አሁን ልኬልሻለሁ።
አያሌ ካን- hi በለኝ እስኪ ከእንደገና። እዚህ ላገኘው አልቻልኩም። ይኸው check ያደረኩት ነው ግን የለም።
ያው አሁንም hi አሁንም hi አልኩሽ። Sister አቤት እየሰማሁህ ነው።
ወይም አንቺ ካላ አንቺ ካላገኘሽኝ በዚህ ስልክ ቁጥር hi በይኝ አንቺ ቴሌግራም እና ልክ ልክልሻለሁ አሁን
ዜሮ ዘጠኝ ዜሮ ሶስት አይደል አርባ አራት ሰላሳ ሰባት አርባ ሰባት አይደል- አይደለም ዜሮ ዘጠኝ ሰላሳ ሁለት አይደለም ዜሮ ዘጠኝ ዜሮ ሶስት ላይ ነው የምትልክልኝ። እሺ ዜሮ ዘጠኝ ዜሮ ሶስት ቆይ እሺ፣ አርባ ቆይ አራት ልጻፍ።
ዜሮ ቆይ ልጻፍ።
ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ ነው የምትልክልኝ።
አይ ሲስተር ተባበሪኝ አንቺ ደግሞ እናመሰግናለን።
ቻው እሺ።
እም።